Hello, Dennis Industry.
ሄሎ ሄሎ።
ከድሬዳዋ ነበር።
እሺ፣ ሰላም ምን አልሽ?
ትናንትና በስህተት ለሰው እንትን ዲፖዚት አድርጌ ነበረ ብር።
በስህተት
አዎ ወቂ ሶስት 30 ሺህ ብሩ ነው።
አዎ አዎ እሺ፣ አዎ።
ካስተማሩ መለሰ።
እ፣ አዎ ሀያ ሺህ ብሩን መለሰልኝ፣ ግን አስር ሺህ ብሩ ይቀራል እና withdraw ማድረግ አልችልም አለኝ
አስር እና ሺህ ብሩ።
ካስቆሙልኝ አዎ እስኪ ስልክ ቁጥሩን ንገሪኝ።
ስልክ ቁጥሩን ልስጥህ አ
ዜሮ ሰባት
07
አርባ ሶስት ሳፋሪኮም ነው 43 አይደለም አ ዜሮ ዘጠኝ ዜሮ ሰባት ነው እሺ 0907 አርባ ሶስት 43 ሀያ ሰባት 27 ዜሮ ስድስት 06
አ
ትናንትና እኮ ሙሉውን ወጪ እንዲያደርግ አብጌ ተደርጓል ነበር እምቢ ብሎት ነው።
እንዲህ ያለው መሰለኝ እሱ እንዲህ ያለው መሰለኝ እንትን ሀያ ሺህ ብር ካወጣ በኋላ እ።
እንዲህ ያለው እና ባለቤቱ ደግሞ እኮ ከእኔ ጋር አካውንት ላይ እኮ አስር ሺህ ብርም የለም እኮ አስር ሺህ ብርም የለም አካውንቱ ላይ
አዎ የለም ካሹን ማውጣት ስላልቻለ ስለሌለኝ ነው አለ። ለእሱም አሁን አንድ ወደ ለታል ወደ የተላከሽ ስምንት ሺህ ስምንት መቶ ብር አካባቢ ነው ያለው ስምንት ሺህ ስምንት መቶ ብር አካባቢ ነው ያለው አሁን አካውንቱ ላይ
ስምንት ሺህ ስምንት መቶ ብር አካባቢ ነው ያለው አሁን አካውንቱ ላይ
አዎ መስላለኝ ነው እንትን አላለ አውጥቶት ይሆናል እሺ አዎ አሁን ሙሉን ማውጣት ፈልጎ ነው
እ? አ- አዎ ባለቤቱ ከኔ ጋር ያው ትንሽ ችግር ውስጥ ስለገባ ነው ብሩን እና ኔጌትም ምትለታቸው እኮ እመልሳለሁ ብሏል እሱ
እሱማ እንትን cash ስለሌለኝ እንትን ማድረግ withdraw ሊያደርግልኝ ነበር። ከዛ እምቢ አለ እምቢ እምቢ ብሎት ነው አይደለ እ?
እምቢ ብሎት ነው አይደለ እንጂ ይመልሰዋል አዎ አሁን cash የለኝም ማለት ነው።
እሺ check ላድርገውና መልሼ ልደውልሽ
እ?
መልሼ ልደውልሽ አንዴ እሺ upgrade የሚስተካከል ከሆነ check ይደረግና መልሼ ልደውልሽ እሺ እሺ እሺ እሺ